ሰላም ሰላም፣ ጤና ይስጥልኝ ቤስት
ሴት ሰላም ነው።
ሰላም እንዴት ነህ?
በቴሌግራም ላኩት ሚስኪ አሁን ነው ቅድም እየነገረ ልጅ ማን ነው ስምህ? የቴሌግራም ስምህ ማን ነው?
ያሲን
የሺ
ያሲን ሀጂ ያሲን ሀጂ
የሺ
ሀጂ ሀጂ
አዎ።
የለም ሀይ ትለኛለህ። ሀይ አዎ፣ በላይ ሀይ ምንድን አልኩት።
ነበር ችግሩ?
አ፣ ችግሩ ይህ የሌላ ሴቱ ያየት አለች እ?
ሴቱ ያ ሌላ ያለች የቷ ሴትዮ?
አሁን የነገረች እኔ እንጃ አባቴ፣ ብዙ ነን። ምንድን ነበረ?
በብር ውስጥ አድርጌ ጠፋ። እንደገና አልገባም። አሁን እ?
ብር ውስጥ አድርጌ እሺ። አዎ እስካሁን አልገባም።
መች ነበር ያደረግከው?
አ፣ ትላንት አ፣ አ፣ ትላንት ማታ አዎ ምን መሰለክ እ፣ ሪፕ withdraw እየሰራ አይደለም ነው
እ?
እዛ ነው። እሺ እ?
withdraw አለ ወስዶ
withdraw አደረግኩ አለኝ። አሁን እኔ ምልክ withdraw ነው deposit ወስዶ
withdraw። እሺ እኮ withdraw እስከ ጠዋት ነው የሚስተካከለው። እሺ system ትንሽ ስላስቸገረ እሺ፣ ያን ችግር እስከ ጠዋት ጠብቃለሁ።
እሺ ምን ላይ ሌላ አለ deposit ትላንት ወዳ ከትላንት ወዲያ እም እሺ በምንድን ነው ያስገባኸው? ከ CBE ብር ነው በቻፓ በቻፓ አይደል? በቃ እሺ ይኸው ለቻፓ ላሳውቅልህና
እም
ለቻፓ ላሳውቅልህ
የ- አ መመለስ አልችልም።
የቤስት ቤት ስልክህን ንገረኝ።
እ፣ Hello።
ዘጠኝ ሰላሳ ሶስት ሰላሳ ሶስት ቆይ አንዴ አንዴ ይቅርታ ዘጠኝ ሰላሳ ሶስት ሰላሳ ሶስት
አስራ አምስት አርባ አራት የቤስት ቤት ይኸው
ዘጠኝ ሰላሳ ሶስት አልገባም።
ሰላሳ ሶስት
እ፣ ሰላሳ ሶስት እንደገና ሰላሳ ሶስት አስራ አምስት አርባ አራት
አስራ አምስት አርባ አራት ዘጠኝ ሰላሳ ሶስት ሰላሳ ሶስት አስራ አምስት አርባ አራት
አዎ ከወሩ ሀያ ዘጠኝ ነበር።
ወሩ ሳይሆን ቀኑ ነው። ለቻፓ አሳውቅልሃለሁ። ልክ ሲመልሱልኝ እመልስልሃለሁ። እሺ ቴሌግራም ላይ
እሺ ይኸው ይኸው ልክ እሺ፣ ደግሞ- withdraw ውን እስከ ጠዋት ጠብቀኝ። እስከ ጠዋት ውጭ ብለው እሱ ያኛው ይጠብቃል፣ ግን ይሄ ችግር የለውም።
የ deposit መቶ ብሩ deposit ኡ ደግሞ አሁን ልኬላቸዋለሁ። ሲመልሱልኝ ሀ- እ፣ ያሲን ሀጂ አይደል ያልከኝ? እዛ ላይ አዎ።
መልስልሃለሁ። እሺ ርሽድ አየሻ አዎ፣ አይቼዋለሁ። አዎ እሺ ላኩላቸው።
እ፣ እስካሁን ሶስት ቀን ምናምን ደረስቻለሁ።
አዎ ይቅርታ በጣም እሺ። ትንሽ ስለበዛብን ችግር የለም።
እናስተካክላለን።
እሺ እሺ አባዬ አስቃት እሺ ስሜ ማን ነው?
እ ስሜ ማን ስም ቤቲ ቤቲ ብለህ ደውል። እሺ ስትደውል ቤዚ።
አዎ እሺ አይ እሺ ቻው።
እመለሳለሁ። አንድ አንድ ሰዓት በኋላ ምናምን እ፣ እኔ አሳውቅሃለሁ። ችግር የለውም። ወይ ደውልልሃለሁ ሲ- ሲመልሱልኝ ቻፓዎች።
እሺ ብናቲ ያን ስራ ትለኝ ችግር የለም ያሲን ይመልስልሃለሁ። እሺ